Hello hello፣ ጤና ይስጥልኝ። ሰላም ነሽ? ጤና ይስጥልኝ አለን። እንትን ፈልጌ ነበረ Z report ላወጣ ድጋሚ አውጡ ተብለን
summary ማለት አመታዊ ማለት ነው። አዎ።
summary ነው።
እ እሺ ከዛ ስል printer is out of order ይላል
እሺ
ተገናኝቷል። መገናኘት እ printer out of order ይልሻል። ከኮምፒውተር ጋር ነው your የሚገናኘው።
Printer is out of order።
ከኮምፒውተር ጋር ነው የሚገናኘው።
አዎ
እሺ ስልክ ልንገርሽ፣
እሺ ዜሮ ዘጠኝ ሀያ አንድ
እሺ ስልሳ አንድ እሺ
ሰማንያ ሶስት አስራ ስድስት
ለስድስት እሺ
ዜሮ ዘጠኝ ሀያ አንድ ስልሳ አንድ ሰማንያ ሶስት አስራ ስድስት ዮሐንስ ይባላል አዋሪው። እሺ እሺ እሺ support ያደርግሻለሽ።
እሺ thank you